ስለማን ይባባ
ሰላም ነው እግዚአብሔር ይመስገን።
አለን። Suzuki እንትን ነገር Every ነገር ይኖራችኋል እንደ ባንክ ምናምን ምን አሉ
እ ምን አሉኝ አባት Every Every
Suzuki Every አለን
ባንክ ያለበት አለ።
ባንክ እያያዝልዎታል።
እ ስም ሞዴል ነው።
ሁለት ሰባትም ሁለት ሺህ አስራ ሁለትም አለን በአስራ ሁለቱ ስንት ነው?
አንድ ነጥብ ስድስት አንድ ነጥብ ስድስት አዎ በሰባቱስ አውቶማቲክ ነው አንድ ነጥብ አንድ በባንክ ከሆነ
okay። እሺ ባንክ ስንት ነው የምታያዩት?
አንድ ነጥብ አ- አንዱ ከሆነ አ
አራት መቶ ሺህ
እሺ ፎቶ ምናምን ትልኪልኛለሽ?
Telegram page ኣችን ላይ post አድርገነዋል። ዛሬ ማሪባባ dot net ብለው ገብተው ማየት okay። አዎ አይ አውቀዋለሁ፣ አላየሁትም እንጂ አውቀዋለሁ። Telegram page ኣችሁን አውቀዋለሁ።
ይችላል። ዛሬ post አድርገናል። አሁን
እሺ እስቲ ገብቼ ልየውና ልደውልልሽ።
እሺ እሺ